Hello ጤና ይስጥልኝ። ቃል ኪዳን ከቤት ቤት ምን ልርዳው?
እንትን ከአዳማ ነበረ የምደውልልሽ።
እሺ
አባ ትባል ጃልቻ ሄጅ ነው
እሺ እሺ
እሷ እንትን ብላች ነበረ ትላንትና ለመስጠት እንትን ብለን system ይለቀቅላቸዋል ተብለን ነበር። እስካሁን እንትን አልተባለም።
እሺ በማን ስም ነው ያለው ሹቁ?
ደርሳለኝ
እሺ አንዴ መስመር ላይ ጠብቁኝ።
እሱ
ይቅርታ ማን ነበር ያሉኝ?
ደሳለኝ ገብሬ በዚህ ስልክ የተመዘገ
እሺ አንዴ መስመር ላይ ጠብቁኝ። እሺ ከሱፐርቫይዘራችን ጋር አገናኙታለሁ።
እሺ እሺ
ሄሎ ወይ እሺ ወይ መልሽ የለውልህ የሚቆጥርብህ እሺ እሺ እሺ